ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አላለ ሳንቲም ቤት ነው።
አይ አይደለም፣ ቤስት ቤት ነው አባቴ።
አዎ ቤስት ቤት። አዎ ትናንት ዊዝ አድርጌ ነበር እና ብር በሳንቲም ነው አይደለ?
አ- አዎ አዎ እኛ እንዳ- እንዳለ እያላክንላቸው ነበር። ጠዋት ደውለህ ነበር?
ጠዋት ያው በቴሌግራም እና በሜሴንጀር አውርቼ ነበር።
ኦኬ እኮ እኛ አሁን እነሱ እንዳለ ስክሪንሻት ልከንላቸዋል እና አዎ transaction ስለበዛባቸው እንደዚህ እና randomly select ስለሚያደርጉ ነው የቆየው እንጂ
okay ይገባል። እሺ pending ላይ ስለሚያሳይ ነው እኛ ጋር አዎ pending ላይ አሁን cancel የሚለውን ስነካው ለምን cancel አደረገው?
አያደርግም። pending ላይ ስለሆነ almost በቃ process እያደረገ ነው። እነሱ እንትን እስኪሉት ብቻ ነው። እሺ አንድ ቀን ፈጀ። እሺ እሺ አዎ፣ አይ በጣም ብዙ transaction ነው እና manually ም ስለሆነ ነው።
እሺ እሺ እሺ አባቴ ስለደወልክ እናመሰግናለን።
አይ